ጤናሽ ኢንቨስት ቤት
አይሰራም። ዛሬ እንትናችሁ
ምኑ ነው የማይሰራው?
ስትም አሁን አንተን ያናገርኩት ቴሌግራም ላይ ላክልከኝ።
እንጃ። እስኪ ስም ማን ነው?
መሐመድ አብዱል ከሪም በሌላ ቁጥር ነው የእኔ መሐመድ አብዱል ከሪም። እሺ፣ በሌላ ነጭ ቁጥር ነው።
እያመጣብህ ነው?
እ?
ነጭ እያመጣ አሁን ነጭ ሆነ። መጀመሪያ ግን ስለው password ኡ ምናምን ስከተው ዝም ብሎ ነበረ መስመር የሚልከው
እቺ ኢንቨስት ቤት የምትለውን ብቻ ነው እንትን የሚልህ?
ዝም ብሎ መስመር እያደረገ እ፣ forgot password ነው የሚለው።
እሺ።
አሁን ነጭ ነው።
እስኪ እንትን ውስጥ ገብተህ አስተካክለው።
ምን ውስጥ እም፣ በክሮም የምትጠቀመው አይደለ?
አ በክሮም ገብቼ app ኣን install አድርጌያታለሁ።
አ እ፣ ምን ታደርጋለህ መሰለህ? setting ውስጥ ገባና አ፣ የትኛው setti የክሮም የክሮም እዛው እ setting ውስጥ ገባና history የሚል አለ አ እዛ ውስጥ ገባና clear cache በለው እና password ን ታስታውሷል አይደለ?
አላስታውሱ እም፣ አላስታውሱ የቤት ቤት account password ረስተዋል?
አ
እሺ ችግር የለውም። forget password ማለት ትችላለህ። ግን clear cache በለውና አ ከዛ በኋላ ድጋሚ login አድርግና forget password ብለህ አንዴ forget password በለውና message እስኪልክልህ ድረስ ጠብቀው። code one time እሺ፣ እስኪልክልህ ድረስ እሺ ከዛ እንደዛ አድርገህ ግባ።
ይመልስልኛል።
አህ መልስልሃል።
እሺ ብር አሁን እንደደረደርኩበት እንዳታከስረኝ።
ችግር የለውም። ችግር የለውም። እሺ።